ጤና ይስጥልኝ ቤተሰብ ሌላ አሁን በቻፓ withdraw አድርግተን የነበረ ብር ነበረ ከቤት ቤት ወደ እሺ።
ባንክ እሺ
ይገባልን?
እሺ አሁን በደወልክ ቁጥር ነው ቤተሰብ የሚጠቅመው አይደለም በሌላ ነው።
በሌላ ነው ንገረኝ እሺ ዜሮ ዘጠኝ ዜሮ ሰባት እሺ አስራ አምስት እሺ አስራ አራት እሺ ሰላሳ አንድ
እሺ አስራ ስድስት
ዜሮ ሰባት ብሎ ነው የሚጀምረው ስልክ አዎ የሳፋሪ ኮም ነው።
ሳፋሪ ነው እሺ አዎ
እሺ ሰባት መቶ ብር ነው አይደለ አዎ
processing ላይ ነው
ይቆያል ታዲያ አሳውቅልሃለሁ እሺ ለቻፓ ይገባልሃለሁ
ለቻፓ አሳውቁልኝ ሽማ አዎ አዎ አሳውቂ በፈጣኝ ሁኔታ እንዲገባ አድርጉልን።
አዎ አሳውቅልሃለሁ ለቻፓ ይስ- ይስተካከላል በእነሱ side ስለሆነ የሚስተካከለው አሳውቅልሃለሁ እሺ